Hello ጤና ይስጥልኝ አቶ ሙክታር።
አብሮ ይስጥልን።
እ ከአሪፍ ፔ ነበረ የምደውልሎ ሮዛ እባላለሁ።
አቤት። እሺ እሺ እ screenshot ኡ አልደረሰንም ቴሌግራም ላይ ምናልባት ወይ ቁጥራችንን ተሳስተው እ ከሆነ ወይ ደግሞ አሁን የደወልኩበት ቁጥር ቴሌግራም የሚጠቀሙበት ቁጥር ከሆነ እኛ text አድርገንሎ እንዲልኩልን ነበረ።
እሺ በዚህ ነው የምጠቀመው።
አሁን እኔ በደወልኩበት ስል ሰባ ስድስት መጨረሻው ነው የሚጠቀሙት።
አዎ
እሺ ደመኞች ቴክስት እናደርግሎትና እርስዎ ደግሞ ይልኩልናል።
እሺ እሺ እሺ መልካም ቀን።